አብሮ ይስጥልኝ። ግን ደውዬ ነበር ደውሎልኝ ነበር አሁን እና እንትን agreement ኡ አልወሰዱም መሰለኝ በዛ ሰዓት ወረቀቱ
agreement አልወሰዱም።
አዎ agreement ኡ አልወሰዱም፣ ግን መጥተው ቃል ገብተዋል። ብዙ ጊዜ ቃል ገብተዋል፣ ግን agreement ኡ አልወሰዱም ምናምን አለ ልጅ ኃላፊ ስማናቸው ነበር። actually በጣም ስለተቸገርኩኝ ነው አሁን እዚህ ድረስ መደወል እንትን ያለኝ።
እሺ ደንበኛችን transfer እንዳደረጉት ቅድም የተነሳ ያነሳሁትን ሰው ስልክ ስም ያስታውሳሉ?
አ- የትኛው?
ቅድም የተነሳሉት case ኡን አስረድተው ነበር አይደለ?
አዎ አዎ፣ አዎ፣ ቅድም አልቻት ነበር። አዎ okay ስሟን ታስታውሳለህ? ይቅርታ።
ስሟን አስታውስ
በቃ እሺ እንደ አዲስ እባክህ መ- ሌላ ቢጂአይ ንገሩኝ።
ቢጂአይ አስራ ሁለት ሰማን ደንበኛችን እሺ ገብቼ ልደውል BGI አስራ ሁለት
አስራ አስራ ሁለት አስራ ሁለት ሰባት ሰላሳ ምናምን ወይ መልሼ እደውላለሁ መልሼ እደውላለሁ። እሺ